ይስጥልኝ ቅድስት ነኝ። አቤት ቅድስት በጣም ነው የምወድሽ። ሀብታሙ ነው የሆነ ወደ ነበርና cancel ይደረግልሃል ብሎ እስካሁን አላደረግልኝም።
ማን ነው cancel ይደረግላል ያለ?
ቢሮ እነ ተመስገን እነ ተመስገን ቢሮ
order number ኡን ትነግረኛለህ?
ዘጠና ሶስት አርባ ሶስት የእሑድ ወር
ዘጠና ሶስት አርባ ሶስት የእሑድ order ነው።
አዎ
አሀ ሞላም እሺ በቃ አሳውቃቸዋለሁኝ። ያደርጉላል cancel።
እንደዛ ነው እንጂ የሚሉኝ ግን አያደርጉልኝም።
በቃ እኔ አሁን አሳውቃቸዋለሁኝ። እሺ ሀብታሙ።
እሺ
እሺ እሺ